ሄሎ Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ
እ game ተጫውተው አሸንፈው ነበረ።
አዎ withdraw እኮ ማድረግ አቃተኝና ዝም አልኩ።
እሺ እና አሁን location check እያደረግን gift ኡን ለመስጠት የት ነው እርስዎ መቀበል የሚችሉት?
እኔ አሁን ያለሁት ወላይታ ሶዶ ነው።
ወላይታ ሶዶ ኖት? ዩኒቨርሲቲ አዎ።
ነው ወይስ እዛው እ አካባቢ ኖት?
የግቢ ተማሪ ነኝ ዩኒቨርሲቲ።
ወላይታ ዩኒቨርሲቲ ውስጥ ነው።
አ አ እሺ እሺ፣ እናመሰግናለን። እንደውሎታለን መልሰን።
እሺ በቃ እሺ እሺ መልካም ቀን።
እሺ ልርሳው።